አስረኛ ክፍል ረዴት ነው በኩም ልርዶ
ብር ልኬ ነበርና ወደ እሱ አልጻፈልኝም።
እሺ ደንበኛችን ይሰማል? ደንበኛችን እ? አዎ ይሰማል።
እሺ አሁን የሞከሩት ደንበኛችን አሁን ነው
እሺ ሙሉ ስሞትን ይንገሩኝ።
እ፣ ፋሲል በላይ አዱኛ
ፋሲ በላይ አዱኛ
እሺ ወደ የትኛው betting site ነው ያስተላለፉት?
ወደ ሁሉ ስፖርት
እሺ ደንበኛችን ቴሌብር በዚህ ቁጥር ነው የሚጠቀሙት?
አዎ
እሺ የገንዘቡን መጠን ይንገሩኝ።
ሀያ ስምንት
እሺ ደንበኛችን መረጃውን መዝግብ ይሉታል። አሁን በምነግሩት ቁጥር ወደ ቴሌግራም አካውንታችን screenshot አንስቶ ይልክልናል። ቁጥር ላይ ሲሆን ዜሮ ዘጠኝ ዘጠና ሁለት
እ፣ የምኑን ነው ምልክልሽ?
የቴሌብሩን ደረሰኝ
እሺ ስንት ስንት?
ዜሮ ዘጠኝ ዘጠና ሁለት
ቆይ ለያዙ አንድ በ script ምክንያቱም ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት ሀምሳ ሶስት አስራ ሶስት አስራ ሶስት ዜሮ አንድ ሀምሳ አምስት ዜሮ አንድ ሀምሳ አምስት ሀምሳ አምስት እሺ እሺ ከስር ስልኮትና ስሞትን ያስቀምጡልን ለሚመለከተው አካል እናስተላልፋለን።
እሺ እሺ በደውል አመሰግናለሁ። ሌላ የሚረዱት ነገር አለ?
የለም
እሺ አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙት ድምፅ ላይ ያስቀምጡልኝ። መልካም ቀን።